የምችለው ፍቅር ነኝ።
ፍቅር ሰላም ነው? ሀሴት አለች እ
አለች አለች።
እስቲ አገናኝ
ማገናኘት አንችልም። አዲሱ system ማገናኘት እንዳንችል አድርጎናል። ስለዚህ ምንድን ነው hello የሚያደርገው? hello
ሀሴት
ሀሴት አይደለሁም። hello የለም አቤት
ሀሴት አለች፣ ግን ማገናኘት አትችልም። በአዲሱ system ማገናኘት አንችልም። ወይ እንድትደውልልህ ላድርግ። ማን ነው ስምህ?